ሰላም ስጥልን ቺቺ እባክዎን ልርዳው?
ሰላም ነው እማ፣ እንዴት ነሽ?
አለን አለን።
ትላንትና ቃዘን ተሳስቶ ይመጣል ተብሎ ነበረ። በማንጎ ፋንታ ፓይ እየተመላሽ ነው ነበረ።
ኩሉ ኩሉ አህ አህ
አዎ ዛሬ የመጣሉት ነው። ማንጎ ነው ሰባት ኪሎ የሚመጣሉ።
ማንጎ አህ አዎ ጀሞ አንድ ጀሞ አንድ ነው አይደል የሚመጣሉት?
አህ እየመጣ የስልኩን ተጭለሽ የሹፌሩን ላስቸግርሽ።
እሺ ዜሮ ዘጠኝ አስራ
እሺ ሀያ ሰባት እሺ አርባ ሰባት ዘጠና
እሺ thank you ማይ ይደውሉለት። እሺ መልካም እሺ ቀን።